ሄሎ
ኧረ ምንድነው ምንድነው ምንድነው ምን ሆንክ መስመር ምንድነው
ስራ በዝቷል በጣም በጣም ነው
እሺ ከአሁን ከቦሌ መድኃኒዓለም ከብራስ ስልሳ አምስት ብር ይሄ ወርደ ነው
ቤት ነው ደግሞ ተሮርደር እስኪ ከቻኖሊ መድኃኒያ ከቻኖሊ ማለት ነው መገናኛ ከቻኖሊ መድኃኒዓለም
አ የካ ምናምን ነው የሞተር የሚለው።
እንኳን አይሆንም ግን ሊል ሊልክ እስኪ order ነበር ንገረኝ እሺ እሺ
ኦርደር ሌላ ነበር የተወረደ ነበር ንገረኝ ሰማንያ ሶስት ሰላሳ አራት
ሰማንያ ሶስት ሰላሳ አራት አ እሺ አየዋለሁ እሺ ሰላም